ሰበብ የተወገደ ምክንያቴም ተቆረጠ ሸክሜ ኢየሱስ ወሰደው ልቤ ብርሱ ቀለጠ ሰበብ የተወገደ ምክንያቴም ተቆረጠ ሸክሜ ኢየሱስ ወሰደው ልቤ ብርሱ ቀለጠ ኦሆ አመልካለሁ በልልታ ተሞልቼ ጠላት አይኑ እያየ በዘይት ተቀብቼ ኦሆ እዘላለሁ ከበሮዬን አንስቼ ጠላቴ ሆይ ስማ ተፈተዋል እግሮቼ የባርነት ወራቴ አልፎ ሄዷል አይመለስ ሐዘን ለቅሶ ጭንቀቴን በቃ ረሳው ላላስታውስ አሁን ልበቀለው ነው የዝምታ ጊዜያቴን በአደባባይ ዘምሬ ላውጅ ነው ነፃነቴን አሁን ልበቀለው ነው የዝምታ ጊዜያቴን በአደባባይ ዘምሬ ላሳፍረው ጠላቴ ኦሆ አመልካለሁ በእልልታ ተሞልቼ ጠላት አይኑ እያየ በዘይት ተቀብቼ ኦ እዘላል ከበሮዬን አንስቼ ጠላቴ ሆይ ሰላ ተፈተዋል እግሮቼ ዶብኝ የዳዊት መንፈስ አሰኘኝ ማዜም ማሸብሸብ ለነሳኔም በተራሄ አለኝ ለጌታዬ ወርዶብኝ የዳዊት መንፈስ አሰኘኝ ማዜም ማሸብሸብ ለነሳኔም በተራሄ ይኸው ለጌታዬ ይኸው ለጌታዬ ይኸው ለጌታዬ አለኝ ለኢየሱሴ አለኝ ለንጉሴ ይኸው ለጌታዬ ይኸው ለጌታዬ አለኝ ለኢየሱሴ አለኝ ለንጉሴ በምስጋና ከፍታ ላምልኮ ይኸው ቆም ያለው በጠላቴ ፊት ለፊት ገና በዘይት ትቀባለሁ ያገሳ ቢዞረኝ ቢያስፈራራ ቢቆጣ እኔ እንዲያው ይብስብኛል አላቆም በርሱ ዛቻ ያገሳ ቢዞረኝ ቢያስፈራራ ቢቆጣ እኔ እንዲያው ይብስብኛል አላቆም በርሱ ዛቻ ያዘምረኛል ያዘምረኛል ያዘምረኛል ክብሩ ውስጤን ነክቶታል ያዘልለኛል ያዘልለኛል ያዘልለኛል ተነስ ዘምር ይለኛል ያዘምረኛል ያዘምረኛል ያዘምረኛል ክብሩ ውስጤን ነክቶታል ያዘልለኛል ያዘልለኛል ያዘልለኛል ተነስ ዘምር ይለኛል ጠላት ዘመን መጣብ በመንደር ልዘምር ነው ብቻዬን አይደለሁም ጀግናው ኢየሱስ ከኔ ጋር ነው በግዞት ውስጥ ያሉ ገና ደን ይፈታሉ ሰንሰለት ወድቆላቸው ኢየሱስን ያመልካሉ በግዞት ውስጥ ያሉ ገና ደን ይፈታሉ ሰንሰለት ወድቆላቸው ኢየሱስን ያከብራሉ ያዘምረኛል ያዘምረኛል ያዘምረኛል ክብሩ ውስጤን ነክቶታል ያዘልለኛል ያዘልለኛል ያዘልለኛል ተነስ ዘምር ይለኛል ይኸው ለጌታዬ ይኸው ለጌታዬ አለኝ ለኢየሱሴ አለኝ ለንጉሴ ይኸው ለጌታዬ ይኸው ለጌታዬ አለኝ ለኢየሱሴ አለኝ ለንጉሴ kunoo gooftaa kootiif kunoo gooftaa kooti ቃባ ኢየሱሲፊ ቃባ ጎፍታ ዳፊ ኩኖ ጎፍታ ኮቲፍ ኩኖ ጎፍታ ኮቲ ቃባ ኢየሱሲፊ